እዛ ሂጂልኝ።
hello ጤና ይስጥልን ቤት ቤት
hello ጤና ይስጥልን ቤት ቤት አቤት ተረስም ትናንት የሆነ ሶስት ሺህ ብር ውስዶ አድርጌ ነበረ እና እሺ
እስካሁን አልገባልኝም። ችግሩ ምንድን ነው ብዬ ነው።
በዚህ ቁጥር ነው አዎ።
እሺ check ላድርግልህ አንዴ መስመር ላይ ጠብቀኝ ዳንኤል ነው አይደለ ስምህ አዎ፣ አዎ።
እሺ ገብቷል እሺ አሁን check አድርገው ወደ ንግድ ባንክ ወደ ገባ አዎ እሺ፣ እሺ አመሰግናለሁ መልካም ቀን እሺ ወደ